Hello ጤና ይስጥልኝ ደንበኛችን ከብዙ ኢትዮጵያ እንደደረስሉት አቤት
አሁን አትመዝግበው ነበረ በድጋሚ የቲኬት ቁጥር ልስጥዎት
ሌላ አዎ አሁን ድግ- update ስለተደረገ ሌላ ቁጥር ነው የምሰጡት እሺ
ሀያ አንድ ሀምሳ ስምንት ሀያ አንድ ሀምሳ ስምንት ልበል አዎ
እሺ ሀያ አንድ ሀምሳ ስምንት አዎ ሀያ አንድ ሀምሳ ስምንት ይሄ አዲሱ የእርሶ ቁጥር ነው እሺ ሀያ አንድ ሀምሳ ስምንት እሺ አዎ እሺ እሺ ደንበኛ መልካም ቀን አሜን ለወል